ይዞብናል።
ሁሉ ስፖርት በኩል
አረ deposit አድርገን ነበር እስካሁን ድረስ አልገባልንም።
deposit አ በቴ- በሳንቲም ፔ
ከባ- ከቴሌብር የተላከለት message አለ።
message ላይ አዎ፣ ማለት ቴሌብሩ app ላይ- app ኡ ላይ ሳይሆን በ message ተልኮልኛል፣ ግን ወደ እንትኑ አልገባም።
ወደ ሁሉ ስፖርት አ እሺ፣ የተላከለትን message screenshot ያርጉና ከስልክ አዎ።
ቁጥሮ ጋር ይላኩልን ቴሌግራም ላይ
እሺ ስንት ዜሮ ዘጠኝ ሰባ ስምንት
አይ ሰ- እሱንማ አሁን ነግራችሁ ነበር እኮ ግን እ፣ ጠዋት ነበር የነገር እስካሁን አላካችሁልኝ። ልኬላችኋለሁ በሱ
ከተላከ ይጠብቁ።
አ ተላኩማ ይጠብቁ። ቴሌግራም ላይ እሺ እስከ ስንት ሰዓት ልጠብቅ?
እስከ ነገም ሊቆይ ስለሚችል ይጠብቁ።
እስከ ነገም አዎ
እሺ